ሄሎ ሄሎ ናታን ወይ ወይ ወይ ሰላም ነው አይደል?
አለሁ አለሁ የትኛው ሾፕ ላይ ነው ይሄ የሚጫነው ቪቮክሱ?
አዲስ ሱቅ ነው።
አዲስ አዲስ አዲስ ዩዘር ክሬት አላግልክ አዎ አዎ አዲስ ክሬት ይደረግ ከተላኩት አይሆንም እህ ከተላኩት አይደለም አለ አዎ የትላንትና አይደለም አ አዲስ ሹ የአካውንቱ የጂአር አይነት ነው እንዴ አይለየም የጀር እኮ ነው የላክልኝ ፎቶ እኮ የጀር ነው አይተኸዋል አ ቅድም ብዬ ካለው ምራፍ እኮ okay account ኡ እሺ ዴ okay አዲስ በፊት ያልተጠቀምኩት account አለው የትኛው shop ልጠቀመው አስራ ስምንት ናሆም ወላይታ አስራ ስምንት አስራ ስምንት አ አሁን መቶ ዘጠኝ ምናምን የተባለው ማለት ነው አ አ ስምንትማ ነው እንዴ አ አስራ ስምንት ነው አይደል ትላንትና ያልኩት okay የመጨረሻ አስራ ሰባት መሰለኝ የተከፈተልክ እኮ አ አስራ ስምንት አልተጠቀምኩም okay የመጨረሻ ከፈልክ ማለት ነው አ በሱ አ አ ኬኖ ብቻ ነው አ ኬኖ ብቻ እ አዎ አዎ ኬኖ ብቻ ነው እሺ ናታን እሺ እሺ እሺ እሺ